Hello? Hello?
ring ብል ልውጣ።
ሄሎ ሄሎ ሄሎ፣ አይሰማም?
ሰላም ጤና ይስጥልኝ።
እሺ ምን ልርዳ?
ዛሬ ቴክኒሻኖቹን ማግኘት አይቻልም እንዴ?
ትችላለህ። ይሄ ግን የሉም።
የ- እ፣ አ፣ ቴሌግራም ላይም ባወራቸውም አይመልሱም። ዘጠና አምሳ አራት ሰ- አ፣ ዜሮ ሰባት መጨረሻው ምሳ ሰዓት ነው የጻፍክላቸው ለዛ ነው።
አሁን ነው የጻፍኩትኝ እኮ።
እሺ አሁን እ፣ contact ያደርጉሃል። እኛ ጋር ግን እንትን ነው customer support ስለሆነ አዎ እነሱ አ፣ እኛ ጋር አይደለም እንትን የምትለው እ፣ እ፣ like ጠብቃቸው ነው እንትን የምትለው እነሱ።
እሺ። አይ፣ ጨዋታ ስለጀመ- እየጀመረ ነው ብዬ ነው።
okay okay እሺ።